Hello Hello፣ ጤና ይስጥልኝ።
Hello።
Hello፣ ጤና ይስጥልኝ።
አቤት።
አብርሃም መስፍን አዎ።
ከአፍሪወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው።
Okay። እሺ።
እሺ፣ በ French language instructor የሚል vacancy ወጥታችሁ ነበረ።
አዎ።
hire አደረጋችሁ በእኛ platform I mean pending payment ላይ አግኝተን ነበር። ይቅርታ፣
ምን ላይ?
pending payment ላይ አግኝተነው ነበረ።
አዎ። አዎ። ገና እዛ አሁን ነው ቅድም ነው የከፈልኩት ነው Okay።
ገና በምንድን ነው የከፈላችሁት?
እ እ እ በምንድን ነው የከፈላችሁት?
በሁለቱም French ም እንግሊዝኛም Okay። በቴሌብር ነው በቴሌ በቴሌብር በቴሌብር applicant ኦች አሉ።
actually በ French ተብሎ ግን እንግሊዝኛ ላይ ነው apply ማድረግ የፈለጉት እና የጻፉትን እንትን ሳይ ለእንግሊዝኛ ነው የጻፉት። ስለዚህ French ላይ ምንም apply የተደረገ ነገር የለም።
Okay። ስለዚህ ለ French አይደለም apply እያደረገ ያሉት ለ English ነው አዎ።
አብዛኛው apply እያደረገ ያሉት።
አዎ፣ እና እንዴት ለምን እንደ- እንደተምታቱ ባላቅም ግን አንድ ላይ ነው የወጣው።
እም? እም?
አንድ ላይ ነው ያወጣችሁት እናንተ?
እ፣ አዎ ሲከፍሉ ይወጣል።
አዎ ገብቶኛል። አንድ ላይ ነው አንድ ላይ ማለት እንግሊዝኛም እ፣ አይ ይሄ French ኡ ለብቻ ነው፣ እን- English ኡን ግን ማግኘት አልቻልኩኝም። ለዛ ነው
Okay። ግን English ላይ apply የተደረገ ነው።
እሺ። apply ያልተደረገ ያልሆነው ምን ላይ ነው?
French ላይ apply ተደረገ ይላል፣ ግን እንግሊዝኛ ላይ apply ማድረግ የሚፈልጉ ሰዎች ነው French ላይ apply እያደረጉ ያሉት።
ሁለቱም submit ብሏል።
ሁለቱም ምናልባት submit አሁን ያገኘሁት የ French ኡን ስለሆነ pending payment ላይ ያለው የ post የተደረገ መስሎት እንዳይሆን ብዬ ነው፣ ወይ የከፈሉ መስሎት ከሆነ
አይ just በእንግሊዝኛ በእንግሊዝኛ እየመጣ ነበር።
OK። እስኪ የ French ኡ እ፣ ይዩት French ኡም check አለ ያድርጉ።
አሁን እም?
አለ applica- applicant ኦች አሉ French ላይ አሉ።
አሉ። አዎ OK። ግን ቀንሷል ነው ቀንሷል እሱ። አዎ OK በቃ እንግሊዝኛው እሺ።
በጣም እየሄደ ነው፣ ይሄኛው ግን እየሄደ አይደለም።
ምናልባት ወይ French እንትኖች የሉም ይሆናል ብዙ ጊዜ።
አ አይ አሁን አሁን አሁን እ፣ French ላይ የሚሰሩ ሰዎች apply እያደረጉ ነው አሁን አዎ።
ሳየው።
OK ስለዚህ ልክ ነው፣ ልክ እየመጣ ነው ማለት ነው።
እሺ። የሚያስቸግሩት ነገር አለ እኛም platform ሲጠቀሙ
የለም ግን እ፣ እንትን ይል- subscription method የላችሁም? በየጊዜው ለሁሉም ከምንከፍል
የፓኬጅ ነው።
package just የሆነ ያክል ጊዜ ይህን ያህል እ፣ እንትኖች እ፣ የስራ title ኦች የምናወጣበት ሀሁ ላይ አሁን እንደዛ አላቸው።
አዎ እኛም አለን እኮ የ job አላችሁ?
post አለ፣ recruitment፣ የተለያዩ feature የያዙት አሉ እኛ ጋር።
OK ወደ marketing team ላስተላልፎት እና እነሱ እንዲያናግሮት ላደርግ።
እሺ ትንሽ ግን ቁ- አሁን ስራ ላይ ስለሆንኩ ትንሽ እሺ፣ ችግር የለውም። ስልኮትን ብቻ ላስተላልፎ እና ይደውሎታል።
እሺ እሺ እሺ፣ መልካም ቀን።
እሺ እሺ thank you bye